ጥማትክን ልጠማ ረሃብክን ምልራብ ጥማትክን ልጠማ ያገሬ ጀግና ጦረኛው ለእናት አገር እየቆምከው ያገሬ ጀግና ጦረኛው ለእናት አገር እየሞትከው እርሃብክን ምልራ ጥማትክን ልጠማ ረሃብክን ምልራ ጥማትክን ልጠማ ያገሬ ጀግና ጦረኛው ለእናት አገር የቆምከው ያገሬ ጀግና ጦረኛው ለእናት አገር የሞትከው እንጓዴ ወገኔ ከበረሃ ይቀምሰው ሳይኖረው ድብርሷ እንጓዴ ወገኔ ጦር አንግቦ ጠላቱን ፈጀው አንገርግቦ ቆራጡ ጀግና ያደፋር እንዩት ሲዋደቅ ለሀገር እርሃብክን ልራ ጥማህክን ልጠማ እርሃብክን ልራ ጥማህክን ልጠማ ያገሬ ጀግና ጦረኛው ለእናት አገር የሞትከው ያገሬ ጀግና ጦረኛው ለእናት አገር የቆምከው ጓዴ ወገኔ ከጦሩ ሜዳ የጠላቱን ደም እየቀዳ ጓዴ ወገኔ ከጦሩ ሜዳ የጠላቱን ደም እየቀዳ ባጥንቴ ታፍራ ውድ ሀገሬ ይላል ልሙት ልርገፍ ለድንበሬ ባጥንቴ ታፍራ ውድ ሀገሬ ይላል ልሙት ልርገፍ ለድንበሬ እርሃብክን ልራ ጥማትክን ልጥማ ራብክን ምልራ ጥማትክን ልጥማ ያገሬ ጀግና ጦረኛው ለእናት አገር የቆምከው ያገሬ ጀግና ጦረኛው ለእናት አገር የቆምከው እርሃብህን ምልራ ጥማትህን ልጠማ እርሃብህን ምልራ ጥማትህን ልጠማ ያገሬ ጀግና ጦረኛው ለእናት አገር የቆምከው
ያገሬ ጀግና ጦረኛው ለእናት አገር የሞትከው